ጤና ይስጥልኝ hello ቪታ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
hello ጤና ይስጥልን።
ይስጥልን።
አለን ሰላም ነው። ወደ እንትን ለመሄድ ፈልጌ ነበር ወደ
ስፔን ስፔን እ
ስፔን። እሺ ስፔን በምንድን ነው መሄድ የፈለጉት ደንበኛችን?
በአውሮፕላን ነው።
እሺ እ በትምህርት ነው በስራ ነው ወይስ እ በቱሪስትነት ነው የሚሄዱት?
በ- ለስራ ነው የሚሄደው።
ለስራ ነው የሚሄዱት?
ዋናው ዋጋውን ለማወቅ ነው።
እ ምን አሉኝ? ምን አሉኝ?
መስሪያ ቤት ይዘዋል። ዋጋው ስንት ነበር?
እ የምኑን ዋጋ ነው ማወቅ የፈለጉት ደንበኛችን?
በረራ
okay የበረራ የበረራ ትኬቱን ነው ማወቅ የፈለጉት? እሺ እ ከቀን ወደ ቀን ይለያያል። እርስዎ ለመቼ ነው የፈለጉት?
next week በሚቀጥለው ሳምንት ውስጥ በሚቀጥለው ሳምንት?
አዎ እሺ ደንበኛችን፣ አንዴ ሊሎት መስመር ላይ ጠብቁኝ።
እሱ እሱ እጠብቅሻለሁ።